ሰላም ጤና ይስጥልኝ። ከቢጆ ኢትዮጵያ ወይኔ።
የደወልኩሎት አዎ አዎ፣ ተቋረጠች።
ይቅርታ። እሺ እ፣ አዎ፣ ስሞትን ይንገሩኝ።
እኮ የኔ የኔ እኔ ብዛት ነው የምቀረው። የኔ ስም ነው የምነግርሽ ወይስ ደግሞ አዎ የባለቤት የእርሶን እ እ የኔ የራስዎትን ስም። አዎ እ፣ እሺ ዘመቻ
ዘመቻ
ባርሳዊ
ዘመቻ ባርሳዊ አሳቢ።
ባርሳዊ ባርሳዊ አሽ
አዎ አድራሻውን ይንገሩኝ።
ለገሃር
ለገሀር ምኑ ጋር
የአማራ ባንክ ጋር ማለት ነው። ቴሌ ፊት ለፊት እሺ
እሺ ደንበኛችን አንዴ ስልክ ስልኩን አይዝጉት። ትኬት ቁጥር ሰጦታለሁ የትክ- የተመዘገቡበትን እሺ አልዝጋው አይዝጉት ስልኩን። አዎ
እሺ
የትኬት ቁጥሮት አርባ ስምንት ሰማንያ ስምንት ነው
አርባ ስምንት ሰማንያ ስምንት ነው።
እሺ
ካልመጣሎት በሶስት ቀን ውስጥ ደውለው ቅሬታ ማቅረብ ይችላሉ።
እሺ አርባ ስምንት ሰማንያ ስምንት አዎ በሶስት ቀን ውስጥ ታዲያ ካልመጣሎት አርባ ስምንት ደውለው።
ሰማንያ ስምንት እሺ እሺ
እሺ ቻው፣ ደንበኛችን ስለደወሉ አመሰግናለሁ።
እናመሰግናለን።
እሺ፣ ለአገልግሎት እሺ፣ ያሉትን ሀሳብ ከሚሰሙት ድምጽ በኋላ ያስቀምጡ። መልካም እሺ፣ እሺ፣ እሺ።